ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውሉት።
እሺ እሺ።
ዛሬ ያልተረከቡት product ነበር።
ዛሬ አዎ ምን አለ? ምንድን ነው?
እንትን strawberry
okay። በሀያ ስድስት የታዘዘው ነው።
ትላንት አዎ
okay፣ አዎ። ነገ መ- ይችላሉ።
ነገ አዎ። እና ደግሞ roll ትላንት ወዲያ ያዝዤ ነበር አል- አልተቀበሉም።
እሱም አልመጣልኝም። የለም ብላችሁኝ ነበር።
okay፣ ምንድን ነበረ?
product ኡ የለም። roll ኦሞ ሀ roll አዎ። okay፣ እና refund ጠይቀዋል። ይሄ ነገር
አልጠየቅኩም። ከሌለ ግን ይደረግ።
በቃ ከመጣ ነገ አብሮ ይመጣልዎታል።
እሺ።
ካልሆነ እንትን የት ነበር location? የት ነው መረከብ የሚችሉት?
ሀይሌ ጋርመንት እዚሁ በሀምሳ okay፣ ሶስት ሀ። እሺ፣ ነገ ይመጣልዎታል። መልካም ምሽት።
እሺ